ሰማያትን አሳፍሬ ሰማይ አስከፍቼ አዘግቼ እንዴት ኤልዛቤልን እፈራታለሁ? ለምን ልሙት ብዬ ጸልያለሁ። ለምን ለምን ገና አዋርዳታለሁ ገና እበቀላታለሁ ገና በግባቱ ጉልበት ገና ይሆናል ነፃነት ገና አዋርዳታለሁ ገና እበቀላታለሁ ገና በግባቱ ጉልበት ገና ይሆናል ነፃነት ብዙ ስራ አለብኝ ገና ገና ባለ አደራ ነኝ ገና ገና እስከ ዳር ሄዳለሁ ገና ገና ምግብ በልቻለሁ ገና ገና የበዓለም ያትን አሳፍሬ ሰማይ አስከፍቼ አዘግቼ እንዴት ኤልዛቤልን እፈራታለሁ? ለምን ልሙት ብዬ ጸልያለሁ። ለምን ለምን ገና አዋርዳታለሁ ገና እበቀላታለሁ ገና በግባቱ ጉልበት ገና ይሆናል ነፃነት ገና አዋርዳታለሁ ገና እበቀላታለሁ ገና በግባቱ ጉልበት ገና ይሆናል ነፃነት የአባቶቼ አምላክ ገና ገና ብቻ እስኪመለክ ገና ገና ውርድ አለቅም ገና ገና በወንጌል አላፍርም ገና ገና ወንጌል ይሰበካል ገና ቀንበር ይሰበራል ገና ኢየሱስ ስለ ፍቅር ገና ያሸንፋሉ ድል ገና አልሞትም እኖራለሁ ገና ገና ለሌሎች እተርፋለሁ ገና ገና ለጥፍ የሚገቡ ገና ገና እነ ኤልሳ አሉ ገና ገና ገና ገና ገና ገና ገና ገና ገና ገና
ሰማይ ይከፈታል ገና ገና ገና ያስፈልግ ይዘጋል ገና ገና ልክ እንደለመድኩት ገና ገና ዛሬም አለኝ ጉልበት ገና ገና የበዓለም ያትን አሳፍሬ ሰማይ አስከፍቼ አዘግቼ እንዴት ኤልዛቤልን እፈራታለሁ ለምን ልሙት ብዬ ጸልያለሁ ለምን ለምን ገና አዋርዳታለሁ